ጤና ይስጥልኝ ቢንኪ ቹ
ፕሮግራም ለመከታተል ነበር የእንትኑ standup comedy ውን።
እሺ ይቻላል። ስልኮትን ይንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ ስልክ ይንገሩኝ። ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አስራ ስድስት
አስራ ስድስት
ዜሮ አስራ ስድስት ሀያ ስድስት ሀያ ስድስት ዜሮ ሶስት
ዜሮ ሶስት ዜሮ ሶስት አስራ ስድስት ሀያ ስድስት ዜሮ ሶስት ነው።
አዎ text ልኬለታለሁ። ንግድ ባንክ ስለማይሰራ በቴሌብር ማስገባት ይችላሉ። ቴሌብር አማራጭ ከሌለው ውስጥ ደግሞ እስከ ዘጠኝ ሰዓት ድረስ ትኬት ስለምንቆርጥ መምጣት ይችላሉ። ኢንተርኮንቲኔንታል ሆቴል ስንት ሰዓት የሚጀምሩት?
አስራ አንድ ሰዓት ነው የሚጀመረው። አስር ተኩል ላይ አዳራሹ ይከፈታል። ቀድሞ ቦታ መያዝ ይችላሉ።
በጣም ጥሩ። እሺ እንትን ከዛ የከፈልኩበትን እንዴት ነው ይዤ ነው የምመጣው?
screenshot አድርገው ይዘው ይመጣሉ። አው እርሶ መደበኛ ነው VIP ነው የሚቆርጡት።
መደበኛ።
እሺ ይቻላል። ግን ቦታ ለመያዝ ቀድሞ ይምጡ እርስዎ።
እሺ እሺ። already ለራሴ ቆርጬ ነበር ለሌላ ሰው ልቁረጥ ብዬ ነበርና እሺ። አዎ አዎ፣ አንድ ላይ ለመግባት እንደሱ። እሺ ቀድማችሁ። እሺ እሺ። ሰላም አሉ። መልካም ነው። አሜን።